ሄሎ
ጤና ይስጥልኝ ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት።
ከምን
ከቢጃ ኢትዮጵያ ነው የምንደውለው። የቤቶት ስም ልዩ ነው?
ከቢጃ ኢትዮጵያ
አ
እሺ
የቤቶት ስም ልዩ ነው?
አ
እሺ ሰሞኑን ከቢጃ ኢትዮጵያ እ፣ በ text የተላከ መለያ ቁጥ- መለያ ቁጥር ደርሶታል በ text?
እኔ እንጃ አላወኩም።
እሺ አሁን እነግሮታለሁ የያዙት አርባ ዘጠኝ ሰማንያ
አርባ ዘጠኝ አርባ ዘጠኝ ሰማንያ እሺ
ሰባ አራት ስልሳ ስድስት
ሰባ አራት ስልሳ ስድስት
አዎ ይሄ መለያ ቁጥሮት ነው የያዙት እና ሰማንያ ስድስት ሰባ ሰባት ደውለው ለጥግ ወይ ለቅሬታ ሲደውሉ ይሄ መለያ ቁጥር ስለምንጠይቁት የ- የያዙት እሺ እናመሰግናለን እሺ